ሄሎ ሄሎ
ጤና ይስጥልኝ።
ሰላም ሰላም፣ ጤና ይስጥልኝ ቤተሰብ ኤት
ብር ላስገባ ስል እንጃ የት እንደምገባ አላውቅም።
ምን አልከኝ?
አንድ አንድ አንድ መቶ ሀያ መቶ ሀያ ብር ከቴሌብር ወደዚህ እሺ።
ሊያስገባ ፈልጌ ነበርኩ። message ገብቶኛል። ብሩ ደግሞ የት እንደገባ እንጃ አካውንቴ ላይ የለም።
መቶ ሀያ ብር አዎ
እሺ። ዛሬ ነው ያደረገው?
አዎ እሺ፣ check ላድርግልህ። ይሄ ነው ቤተሰብ ኤት ቁጥር?
አዎ፣ በዚህ ቁጥር
እሺ ሄሎ ሄሎ፣ ይሰማል?
እ process ላይ ነው ይገባል አልሽ። ትንሽ ጠብቀው
እ?
ይገባላል። ትንሽ ጠብቀው።
እሺ እሺ፣ መልካም ቀን። እሺ።